ጤና ይስጥልኝ።
ሰላም ስላ አብሎ
እንትን ነበረ ትናንት ያገኘ ፍራንክ ምናምን ነበረ group ላይ
ምን አለኝ? ይቅርታ ሰማሁት።
ትናንት ትናንት betting የተጫወቸ ነበረ።
እሺ እሺ
ጨዋታ ኳስ ነበረ እና እንዳለ የጉን ሆኖ ባየር ሙኒች ጨዋታው cancel ተደርጎ ነበረ።
አዎ ባየር ሙኒክ ከዩኒየን በርሊን አዎ
አዎ እንደዛ ሲሆን እ ጨዋታው ሊካሄድ ከነበረበት time 24 ሰዓት መጠበቅ ይኖርቦታል።
ከዛ ወዲህ ፍራንክ ራሱ ፍራንክ ነው የሚደርሰኝ አለ ከዛ አ የዚህ የወጣው ጨዋታ void ይደረግና እ odd ኦ አንድ ትሆናለች። ለምሳሌ እ ሌሎቹ ሁሉ ተባዝተው በአንድ ነጥብ አምስት ይባዛ ከነበረ ወደ አንድ ነጥብ አምስት ከነበረ ይወጣል እ ማለት ነው። በአንድ ነጥብ አምስት አይባዛ በዛ ጨዋታ odd ያው ሌሎቹ የ- odd ግን የ- ተባዝቶ win ከሆነ ይሰጡታል።
እሺ ደግሞ ብዙ ናቸው ብዙ ነበረ
ብዙ ጨዋታ ነው ኦ- እንትን void የሆነው አ አ እንደዛ ብዙ ብዙ ብዙ ብዙ group ነው። አንድ ቦታ አራት ሺህ አንድ ቦታ ሶስት ሺህ አንድ ቦታ ዘጠኝ መቶ አንድ ቦታ ደግሞ መቶ ብር
okay። እስቲ እንትኑን ይላኩልን።
ልክ ያለው በቴሌግራም ላይ ልክ ያለው ማን ነው የሚለው ቴሌግራም ላይ?
ቴሌግራም ቆይ ነው ጠብቀኝ። እንዲ ቴሌግራም ቴሌግራም ስለሆነ የእርሶ እርሶ የሚጠቀሙበት ስም ቴሌግራም ላይ ቴሌግራም ላይ የለኝም፣ ግን ፕሌ ቢኤም ቢቢኤም ይላል።
ቢቢኤ
አ ቢሌ ቢቢኤም ማታ ማታ ራሱ አንድ እንደዛ ሆኖብኝ ተስተካክሎኝ ነበረ ማታ ላይ
Okay። አላገኘሁትም። እ፣ hi ቢሉን እ፣ አሁን ቴሌግራም ላይ hi ብለው ይጻፉልን እሺ ጠብቀኝ።
ከ- አቶ ኬፍ ከላይ እንዲወጣ ማለት ነው። ችግር የለውም።
አቶ ኬፍ ለተም አይ ቆይ እሺ አይ በት በት እንደዛ መስሎ ነው ጠብቀኝ።
እሺ፣ ችግር የለውም።
እህ።